ጤና ይስጥልኝ ጉዳይ እንደወልድ ስንደርሰው
አብረው ይስጠኝ። ሄሎ ሄሎ ሄሎ አቤት አቤት ጤና ይስጥልኝ። ሄሎ ሻፕ ይስጥልኝ ምን ልርዳው? ይሰማኛል እንትን አይ በፊት የሆነ ሰው አጫጭር ስልጠና ትሰጣላችሁ ምናምን ተብዬ ነው እየሰጣኝ ነው ወይስ ቤታችሁ ይውጣ?
ተመዝግበዋል። እርሶ እኛ ጋር ተመዝግበዋል።
አይ አልተመዘገብም ይሰጣል ምናምን ብሎ የሆነ ሌላ ጓደኛዬ ከዚህ በፊት የሰጠለ ነበረ ነግሮኝ ነበረ።
እሺ እኛ ጋር ለተመዘገቡ ባለሙያዎች ነው ስልጠናዎች ሲኖር የምናሳውቀው።
ነው እንዴ?
አዎ።
አይ በፊት የሆነ አንድ ፈረስ ኮተልት ጋር በመተባበር ጉዳዩን የሆነ ሰሚትና ሌላ የተለያዩ ፖሊቴክኒክ ኮሌጆች እንትን የሰነጠሉ ልጆች ነበሩ። ለዛ ነበረ እንትን ነው።
የደወልኩት።
አሁን ላይ ስልጠና እየሰጠን አይደለም።
አሁን ላይ እየሰጣችሁ አይደለም? እሺ እሺ እሺ፣ አመሰግናለሁ። እሺ እሺ መልካም እሺ እሺ፣ አመሰግናለሁ።